ጤና ይስጥልን ቢጂአይ ኢትዮጵያ በሳሮን ነኝ። እባክዎ ምንድነው? hello hello hello hello hello ደንበኛችን ይሰማል?
ይሰማኛል።
ምን ልርዳዎ ደንበኛችን?
ቢጂአይ ኢትዮጵያ ነው።
አዎ ልክ ኖት።
እሺ አንድ ነገር ላማክርሽ ፈልጌ ነበረ።
እሺ ደንበኛችን በደስታ ምን ነበር?
እሺ እ፣ የመጠጥ እንትን መክፈት ፈልጌ ነበረ፣ ግሮሰሪ ማለት ነው። እና እናንተ ያላችሁን product ምን ምን እንደሆነ ንገሪኝ እና የትኛው ጥሩ እንደሆነ ሰጀሽን እንድትሰጪኝ ነበረ።
እሺ ደንበኛችን፣ ያው እንደሚታወቀው እ፣ ቢጂአይ ኢትዮጵያ እ፣ በወይንም እ፣ በቢራ ምርቱ ይታወቃል። እ፣ ቢራ ላይ ሶስት ቢራ የቢራ አይነቶች አሉ። እ፣ አንደኛው ቅዱስ ጊዮርጊስ ነው። ሌላኛው ደግሞ ካስትል፣ በተጨማሪም እ፣ በ- በቅርብ ጊዜ የሚቀላቀል ሜታ ቢራ አለ።
ይቅርታ እናት ድምፅሽ እየተሰማኝ አይደለም።
አሁንስ ይሰማል?
ትንሽ ትንሽ ጮክ በይ።
እሺ እናቴ ይቅርታ። እ፣ አሁንስ በደንብ ይሰማል?
አሁን ይሰማል።
እሺ እ፣ የቢራ ምርቶች ሶስት እ፣ የቢራ አይነቶች አሉን። እ፣ ቅዱስ ጊዮርጊስ ቢራ አለ፣ እ፣ ካስትል ቢራ አለ። በተጨማሪ ደግሞ በቅርቡ እ፣ የሚቀላቀል ሜታ ቢራ አለ። ይሄ የሚታ አሚን የቢራ ምርቶቻችን ናቸው። ከዛ ውጭ ደግሞ የወይን ምርት አለን። እ፣ ሁለት አይነት ወይኖች አሉን፣ አኬሻ ወይን እና ሪፍት ቫሊ ወይን። እ፣ ከሌ- ከዛ በተጨማሪ non alcoholic የሆኑ ወይም ደግሞ አልኮል በውስጣቸው እ፣ የሌለ እ፣ ምርት ደግሞ ስንቅ የሚባል ምርት አለን ማለት ነው። እና እሺ ሁሉንም ያማከለ ምርት ነው የምናመርተው።
እሺ አሁን እኔ እንዳልኩሽ ግሮሰሪ ልከፍት ፈልጌ ነበር እና የትኛው ምርታችሁ ጥሩ እንደሆነ አሁን እ፣ እንድትነግሪኝ ነው። ምክንያቱም የትኛው እንደሚሸጥ የትኛው ገበያ ላይ ቶሎ እንደሚሄድ ማወቅ ስለፈለኩኝ ቢዝነሴን ከመጀመር በፊት። ስለዚህ አሁን የእናንተ ምርት የትኛው ጥሩ እንደሚሄድ የትኛው ጥሩ እንደሚሸጥ እንድትነግሪኝ ነው የፈለኩት።
እሺ እ፣ ደንበኛችን ያው እንግዲህ በሁሌ እ፣ ጥናት እናካሂዳለን እ፣ በየጊዜው በየወቅቱ ማለት ነው። እ፣ ብዙ ጊዜ የሚሸጠው ቢራችን ወይም ደግሞ ቢጂአይ ሲባል ብዙ ሰው ጭንቅላት ላይ የሚመጣው ቅዱስ ጊዮርጊስ ቢራ ነው። ግን እ፣ እርግጠኛ ሁኜ ልነግሮት የምችለው ነገር ሁሉም ስለዚህ ጊዮርጊስ ነው refer የምታደርጊኝ አንቺ ማለት ነው።
አይደለም ደንበኛችን ሁሉንም የቢራ አይነት suggest ወይም ደግሞ ሁሉንም የቢራ አይነት እ፣ እንዲጠቀሙ ነው እኔ የምመክሩት። ምክንያቱም እ፣ በገበያ ላይ በምናቀርባቸው በሁሉም አይነት ቢራ ቢራ አይነቶቻችን ሁሉም ላይ ተቀባይነት አለን ማለት ነው።
አዎ ግን እኔ ይኸውልሽ እንዳልኩሽ እ፣ አሁን ገና ጀማሪም ስለሆንኩኝ ሰራ ውስጥ ምንም የመግባት ነገር ስለሌለኝ በቃ ይሄኛው ጥሩ ነው፣ ያው ሁሉም ጥሩ ነው ልትይኝ ትችያለሽ። በእርግጥ ግን እኔ የምፈልገው አንዱን በቃ መርጠሽ ይሄኛው ጥሩ ነው በይበልጥ ይሄ ጥሩ ነው ብለሽ የሆነ እንድ suggest ታደርጊኝ ነው የምፈልገው።
እሺ ደንበኛችን እንግዲህ እሱ ነገር እርግጠኛ ሁኜ ለመናገር ግሮሰሩን የት አካባቢ እንደሚከፍቱ እዛ አካባቢ የሚጠቀሙ ተጠቃሚውን ማወቅ አለብኝ። አሁን ለምሳሌ እ፣ በእድሜ በእድሜ ክልል አድርገን እ፣ recommend ወይም ደግሞ በእድሜ ክልል አድርገን ይህንን ቢጠቀሙ ብለን የምንመክረው የምንመክርበት ሁኔታ አለ። ቅዱስ ጊዮርጊስ አሁን ብዙ ጊዜ እ፣ ቢጠቀም የሚመከረው ወይም ደግሞ ባደረግነው ጥራት መ- ጥናት መሰረት ድምፅሽ እየሄደ ነው፣ ድምፅሽ እየሄደብኝ ነው፣
አሁንስ ይሰማል?
ድምፅሽ እየራቀ ነው።
አሁንስ ደንበኛችን ይሰማል?
አሁን ይሰማኛል።
እሺ እ፣ እንደነገርኩት እ፣ በምናደርጋቸው ጥናቶች መሰረት እ፣ ግሮሰሪዎቱን የ- የት አካባቢ ነው የሚጠ- የሚከፍቱት?
እኔ እ፣ ሀያ ብዙ ጊዜ አው አይ ብዙ ጊዜ እ፣ ተጠቃሚው ምን ምን ያህል ተጠቃሚ አለ ወይም ደግሞ የእድሜ ክልላቸው አሁን ለምሳሌ እ፣ ብዙ ወጣቶች የሚመጡ አይነት ከሆነ እዛ አካባቢ ብዙ ወጣቶች ከሆነ ያሉት እኔ እንደነገርኩሽ ገና ልጀምር ነው፣ ገና ልከፍት ነው። ከዚህ በፊት ምን አይነት ምን አይነት ደንበኞች ይመጣሉ ምናምን የሚለውን መልስ አሁን እኔ አላውቅም። ምክንያቱም ገና አዲስ ጀማሪ ነኝ፣ ገና ልከፍት ነው። ስለዛ ነው እያማከርኩሽ ያለሁት ገና ልከፍት ስለሆነ የትኛው ነው በቃ ይሄንን ለመክፈት ለጊዜው ለመጀመር ሲያስቡ ይሄንን ቢከፍቱ ይሄንን ቢይዙ ብለሽ እንድትነግሪኝ ነው ፈልገው።
እሺ ደንበኛችን፣ እኔ የምመክሮት ከሁሉም አይነት ቢራ ቢሮዎች ቢራዎቻችን ትንሽ ትንሽ አድርገው ቢይዙ ከዛ በኋላ ተጠቃሚውን ሲያዩ የእድሜ ክልል ምን ያህል እ፣ ሰው ወይም ደግሞ ምን- በምን ያህል የእድሜ ክልል ላይ ነው ሰው እየገባ ያለው ብዙ የሚገባው ሰው ብለው ካ- ካጠኑ በኋላ በተጨማሪ ወይም ደግሞ በብዛት ማቅረብ ወይም በብዛት ማስገባት ይችላሉ ማለት ነው። የተመረጠው አሁን አንቺ እየሰጠሽኝ ያለሽው information ወይም እያማከርሽኝ ያለሽው እኔም ልገምተው የምችለውን ነው። ግን እኔ የፈለኩትኝ ያው አንቺ already የቢጂአይ ሰራተኛ ስለሆንሽ ማለት ይሄኛው ምርታችንን የትኛው እድሜ ክልል ላይ ያለውን ይወደዋል የሚለውን አንቺ ታውቂዋለሽ ብዬ ስላሰብኩ ነው። በቅርበት አንቺ እዛ ስላለሽ የትኛው ምርታችሁ በጣም ተፈላጊ እንደሆነ አንቺ በይበልጥ ማወቅ ትችላለሽ ብዬ ስላሰብኩኝ ነው እየጠየቅኩሽ ያለሁት። ለአንቺ information ኑ ይቀርባል። ስለዚህ ይሄኛውን ብለሽ አንቺ ለማማከሩ ይቀልሻል። ያንን information ነው ከአንቺ የፈለኩት።
እሺ ደንበኛችን፣ እንግዲህ አሁን ልንገሮትና በእድሜ ክልል አድርጌ ልንገሮትና የሁሉንም የቢራ አይነት እንደነገርኩት እርስዎ ትንሽ ካስገቡ በኋላ ምን ያህል ምን ያህል ወይም ደግሞ በብዛት የሚገባውን የእድሜ ክልል ካዩ በኋላ ይወስናሉ ማለት ነው። ደንበኛ የትኛውን ቢራችሁን ነው በጣም ብዙ ሰው የሚጠቀመው?
እንደነገርኩት ሶስት አይነት ቢራ ነው ያለን። ቅዱስ ጊዮርጊስ ቢራ ብዙ ጊዜ ታዋቂ ነው፣ በስምም ያው እንደ ብዙም ሰው እንደሚታወቀው ቅዱስ ጊዮርጊስ ቢራ ብዙ ጊዜ ተመራጭ ነው። ግን እንደዛ ለማለት አልደፍርም። ምክንያቱም ሌላው ሌሎች ሁለት የቢራ አይነቶች አሉ። ከአስር ቢራ ብዙ ጊዜ ከአስር ቢራ የሚጠቀሙት ወይም ደግሞ አሁን ቅዱስ ጊዮርጊስ ቢራ እንደነገርኩት ወይም young የሆኑ ሰዎች ወይም ደግሞ በእድሜያቸው teenager ወይም ደግሞ ከሀያ አንድ አመት በላይ የሆኑ ሰዎች ናቸው የሚጠቀሙት።
እሺ
በተጨማሪ ደግሞ ሜታ ቢራን ደግሞ ካለን ሜታ ቢራ ብዙ ጊዜ በእድሜ ገፋ ያሉ ሰዎች ይጠቀማሉ። ካስትል ቢራን ደግሞ በሁለቱ ቢራ ወይም ደግሞ በሁለቱ እድሜ መካከል ያሉ ሰዎች ይጠቀማሉ ማለት ነው። አዎ ደንበኛችንና እኔ የምመክሮት እንደነገርኩት ቅድም ሶስቱንም የቢራ አይነት ያስገባሉ። ከዛ በኋላ ተጠቃሚውን ማየት ይችላሉ አይደለ? በትንሽ ጊዜ ውስጥ ምን ያህል ተጠቃሚ ወይም ደግሞ በምን ያህል ምን ያህል እድሜ ክልል ላይ ያሉ ሰዎች ናቸው ቤቴ ውስጥ እየገቡ የሚጠቀሙት የሚለውን ካዩ በኋላ እርስዎ መወሰን ይችላሉ ማለት ነው። ምንም አይደል ደንበኛችን። ሌላ መረዳሁት ነገር አለ?
አይ የለም።
ደንበኛችን ስለ ደወሉ እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።